አንተሽ ነኝ ሲል ሱስ ዘሰኛለች ግን እቺ ደግሞ ተላቀ ሄሎ ሄሎ፣ አቤት። ሰላም ከችችል ነበር ደውላ። እሺ፣ የረዴት ስልክ ነው አይደለ? አዎ። እሺ፣ ለሰውነት ጋር order አድርገው ነበረ? አዎ፣ order አድርጋለች። አዎ። አይ personal ነው order ያደረኩት ስላለችኝ ነው። እና
ማለት personal ማለት personal ነው ወይስ በ- ከ group ውስጥ ነው የእሷ ያልሄደው?
አይደለም። ሽንኩርት ነበር የራሷ ነው እኮ ሽንኩርቱ።
እሺ፣
በግሩፕ አዛ ማለት ነው አልሄደላትም። ሽንኩርቱ ግን የራሷ ነው። አምስት አምስት ማለት ነው። አንዱ ኮምፕሊት ደላ፣ አንዱ ደግሞ ለብቻው አምስት አምስት። ሁለት ጊዜ ነው የታዘዘው።
ሰው- ሰውነት ነች እንትኑ አይደለ? አድሚ ነው ሊደሯ ሰነታው
እሺ መጀመሪያ አምስት አምስት ሳይሆን ሁለት ሁለት አንድ እኮ አንድ ላይ አምስት ማለት ነው።
መሰረት ሰውነት እና ረዴት ያሉበት ማለት ነው።
አዎ አምስት። አዎ እሺ ይሄ ይሄ አንዱ ነው።
አይ አንዱ አዎ። ሌላም አለ ደግሞ ለብቻው፣ ሌላ ለብቻ create የተደረገ ማለት ነው።
ሌላም አለ። አዎ
okay አሁንም መሰረት እና ሰውነት ረዴት ያሉበት ማለት ነው።
አዎ አለ። አዎ እንደሱ ነው።
okay በቃ እሺ እሺማ check ለማድረግ ፈልጌ ነው። እሺ እሺ thank